ማ የአይኖች መርጠት ከማየት ብለሽ መርጠሻል አንቺማ ከፍቶኝ እንዳልሞት እንዲቆርጥልኝ ድንገት ሄደሻል። እኔማ ላንቺ ያለኝ የፍቅሬን ብዛት ምን አይቼ እኔማ እስካለው ባለም አብሬሽ ልኖር ነበር ጓጉቼ ታዲያ ብከፋም ደርሶ ቅር ቢለኝ ባንቺን አቂም የለኝ ስቴ ሳትነግሪ ድንገት እሩሄ ስቼ ሲጠፋ